አለ
hello hello ጤና ይስጥልን።
አብሮ ይስጥልን እንዴት ነው?
እግዚአብሔር ይመስገን። Donkey Tube ነው አራተኛ ዙር የጌሻ ስልጠና
ያ ለመመዝገብ ነበረ።
ስሞትን ማን ልበል
ፍሬሁን
ምን
ፍሬሁን ፍሬሁን
አ ፍሬሁን ማን
አደፍርስ
ስልኮትን ይቅርታ
ዜሮ ዘጠኝ አስራ አንድ እሺ ዜሮ ዘጠኝ አስራ አንድ ዜሮ አራት እሺ
ሀያ ስምንት ሰባ
አድራሻዎት የት ነው? የት አካባቢ ኖት?
ሞጆ ነኝ። ሞጆ ይባላል።
እሺ ስለዚህ ያው ኦንላይን ነው የሚፈልጉት።
አይ መቼ መቼ ነው ቀኑ?
class ኡ ሰኞ ነው ባል ወይም ማክሰኞ፣ ሐሙስ፣ ቅዳሜ ነው የሚሆነው ከአስራ አንድ ሰዓት ተኩል እስከ አንድ ሰዓት ተኩል ድረስ ማለት ነው። ለሶስት ወር ነው የሚቆየው።
ከአስራ አንድ ሰዓት ተኩል እስከ አንድ እስከ አንድ ሰዓት ተኩል አድራሻቸው ሀያት ደራርቱ አደባባይ ተስፉ ሲኒማ ነው።
ስለዚህ በአካል መጥቼ ሞክሬ ሰዓት እንትን ካለኝ ወደ ኦንላይን መቀየር እችላለሁ ይችላሉ።
እ ማስታወቂያውን በምን እንደሚሰሙት ይችላሉ ይችላሉ።
TikTok ላይ ነው ነው ያገኘሁት።
okay so ሞክረው ችግር የለውም። እያሳውቁ እሺ እሺ።
ይደውሉልን።
መቼ ነው የሚጀምረው? መቼ ነው የሚጀምረው?
የሚጀምረው ሰኞ የአሁኑ የፊታችን ሰኞ የከ- የአካል class ኡ ይጀምራል።
ስለዚህ ከ account በምን ትልክልኛለች?
እንልክልዎታለን። አ ሰኞ እንጀምራለን። ሰኞ ስድስት ሰዓት ላይ የ orientation ይኖራችኋል። እንደውልላችኋለን ከከፈላችሁ በኋላ ክፍያው በ credit hour ነው። አንድ credit hour ሰባት መቶ ሀምሳ ብር ነው። አጠቃላይ የሶስት ወሩ credit hour ሀያ credit hour ሲሆን አስራ አምስት ሺህ ብር ማለት ነው። ነገር ግን እስከ ሰኞ ስድስት ሰዓት ድረስ ለሚከፍሉ ሰላሳ አራት percent discount አለን አስር ሺህ ብር ማለት ነው። አጠቃላይ ሙሉ ክፍያ የሶስት ወሩ
ሶስት ወሩ አዎ።
እሺ፣ እሺ።
ያው በአካል ኮሜዲያን እሸቱ ነው እንትን የሚለው ያስተምራችሁ።
እሺ፣ ምን ስልክሽን አሉ?
እጠብቃለሁ። ስልክሽን እጠብቃለሁ። account ምናምን በቃ እንደሌለኝ account እልክሎታል አለ። እሺ thank you